ሄሎ ጤና ይስጥልን ቤት ቤት
ጤና ይስጥልን ቤተሰቦች። ትላንትና በካሳ ብር ልከን ነበረ።
ዊዝድሮ ነው ዲፖዚት?
ዲፖዚት ነበረ።
እሺ ሜሴጁን ቴሌግራም ላይ ልካቸዋል?
ልብስ ያለው ምንም መልስ እስካሁን አላገኘሁም። መልስ ከትንሽ ጊዜ በኋላ አሳውቀናል። መልሱ ይደርሳል ብሎኝ ነበረ።
እሺ ማን ድጋሚ ይመልስ?
መልሱ ምን?
ምናምን ፎዚያ ቴሌግራም ነው።
ቴሌግራም ላይ ፎዚ።
ማን ነው የሚለው? ፎዚያ ፎዚ ፎዚ ፎዚ አደም ይላል።
እሺ ዛሬ ነው የላከው ትናንት ነው የላከው message?
ትላንትና ትላንትና
እሺ ለቻፓዎች ተልኮላቸዋል ስላልመለሱ ነው። እሺ በድጋሚ ላሳውቅልህ።
እሺ አሳውቂልኝማ።
እሺ እሺ ና አይ እሺ መልካም ቀን አይ መልካም ቀን እሺ።